ሄሎ
አቤት ሰላም ነው
ጤና ይስጥልኝ
አለ ሳንቶ ስንት ባጃጀት ረፋ
እ
ረፋ ትችክና
ኢትዮችን ሄደ ዋጋውን ነው ወይስ ለቀው አዎ ዋጋው
የሳሱ ነው አዎ
አምስት ብር ከሰባ ዘጠኝ ሳንቲም ስንት
ሰባ አምስት ብር ከሰባ
ዘጠኝ ተዋጽ አንዴ አዎ።
ጨምሮ ነው አሁን
እ፣
ሰባ በዚህ ሶስት በቅርብ ነበር ጊዜ ታዝ አዎ ጨምሮ ነው ሰባ አምስት ብር ከሰባ ዘጠኝ ነው አሁን ላይ ከቫትና ከሀቸሪ ሲወጡ ክትባት ጨምሮ ማለት ነው
ክትባት የመቼ ነው ጥቂት የመጀመሪያው የአንድ ቀን ጫ- ክትባት እዛው የሚስሉትን አዎ
እሺ እና የሆነ ኮድ ልኮኝ ነበርና እና ራኪብ የሚለው ላይ ይህን ኮድ አስገባ አለኝ ዶክተሩ ምን አይነት ኮች
የሆነ ቁጥር ኮድ ላከለኝና አስገቢ የሚለው ጋር አዎ ደረሰኝ ላይ ማለት ነው እህ
ይህን ኮድ እንትን በልና አስገባበት አለኝ እንደዛ አድርጌ ገባ ዶሮ ከስተመር ነኝ እኔ ብዙ ለማዘዝ ነው ወስዳለሁ አንተ?
ከዚህ በፊትም በየጊዜው አሁን አዲስ ነገር ሆኖብኝ ነው የኛው
አሀ አሁን አሰራሩ ተቀይሮ ነው አይደለ እ?
ምንድን ነው ሴልስ ኮት ነው አይደለ የላከለ እሱ
አዎ ዶክተር ነው ግን ለዛ አዎ፣ ሴልስ።
ክፍል ነው ብዬ ነው እና ራቲቭ ላይ ይሄን ለመክፈል ነው ቁጥር አሁን አዎ ለወደው
ያው እ፣ ስለዚህ ምን ታደርጋለህ ይሄ እሱ የላከልን እ፣ ኮድ?
ሬፈረንስ የምል እንትን ላይ አለ አይደለ ስታስገባ ስትከፍል አዎ አዎ በረሰኝ ላይ ላይ?
አለ ማን ነው እንትን ላይ
አዎ።
ወረቀት ላይ አለ
አዎ ከዶክተሩ እሺ።
የተቀበልከው የዋጋ የዝርዝር እንዲሁም የ sales quote ቁጥር አለ አይደለ አዎ እሷን እሱን ታዲያ ይዘህ ነው
አዎ sales quote ኡን እንትን ላይ መጻፍ አለብህ ይሄ እ፣ ስታስገባ የ- narrative ላይ አዎ።
አዎ እሱ ላይ በደንብ እንዲ እሱ ላይ መጻፍ አለብህ ያችን ቁጥሯን
ችግር የለውም። እሺ አዲስ ሆኖብኝ ነው እንጂ ያው ከዚህ በፊትማ እንትን ነኝ።
ልክ ነው አዎ ተቀ- እንትኑ ወጣት ተቀይ- ነው።
ሳሩ ትንሽ አዎ።
ተቀይሯል ግን ያችን ሴት ግን እ፣ ደረሰኙ ላይ ማ- ማስገባት እንዳትረሳ በቃ እሺ። ቦቫንስስ እንዴት ነው? ስንት ገባ?
ቦቫንስ እ፣ እሱ መቶ ብር ከዘጠና ዘጠኝ ሳንቲም ነው
እሺ በቃ ቦታዋ እ፣ ሩቅም ሆነ እዚህም ያው ነው።
አዎ እ፣ ርቀን ቢሆን ያው አይቀንስም፣ ጨምርም አይቀንስም።
እ፣ እሱ ምንም ለውጥ የለውም ተመሳሳይ ነው
እዛ ነኝ እኔ ፋብሪካ ባስ እ፣ የት አካባቢ ነው አዳማ ነኝ። አዳማ ነኝ እዛው ስምህን ከፋብሪካ ንገረኝ እስኪ ስምህን ንገረኝ ሲሳይ ሲሳይ እ?
ተመቸው ሲሳይ ተመቸው
ሲሳይ ተመቸው ስልክህን ንገረኝ እስኪ
አስራ ሁለት ሀያ እህ።
አስራ ሶስት ስልሳ
እሺ መልሼ ልደውልልህ ከተወሰነ ደቂቃ በኋላ
በቃ ችግር የለውም እሺ